ሄሎ አቤት፣ ጤና ይስጥልኝ።
አብረው ይስጥልኝ።
ምን ልታዘዝ? hello hello፣
አቤት ምን ልርዳው? ምን ልታዘዝ?
የቴሌውን ቤት እንትን ለማለት ነበር
ቴሌዋን ለመጫወት እ
ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገህ መጀመሪያ ትደውላለህ መረጃ እንዲመጣልህ።
እሺ ከዛ ሰባ ቁጥር ተጭነህ አማርኛ አድርገው
እሺ
ሶስት ቁጥር ላይ ለመጫወት የሚል ታገኛለህ።
አ
ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እ
ጥያቄና መልስ በ coin ሁለት ቁጥር ላይ coin ትገዛለህ።
እሺ
አንድ ቁጥር ላይ ትመዘገባለህ።
እሺ
የእድል ጨዋታ በስኬት ነው የምትጫወተው።
እሺ እሺ